ጤና ይስጥልኝ ማሊ ባባ።
ሰላም ነው?
እግዚአብሔር ይመስገን።
አንድ የሆነ ጉበትማ ከለር ጋር ኮምፓክት ቤት ነበር።
ሁለት ሺህ ስንት ነው ያየሁት?
ጉበትማ ቀይ ከለር ሀምሳ አምስት ከአራት ሰባ ሰባት አድርገው ብይ።
ቀዩ የለንም፣ ጉበትማ ከለሩ የለንም።
የለም ቀይ ነገር ነው።
አዎ አሁን ወንበሩ ለአካለ ጎዶለኛ ምናምን ይሆናል ምናምን
እሱ ይጠብቁኝ አንዴ። እሺ ቆይ ካለ ለሚስ ግን ያለ አይመስል ይላታል። ሌላ ችግር የለም።
ያሉት ኮምፓክት በሌላ ነው ያለን፣ በእሱ የለንም አባት።
በ- በሌላ ስንት ስንት ፒስተን ነው?
ያሪስ ኮምፓክት ሁለት ሺ ስድስት እና ስምንት አለን።
እኮ በ- ፒስተን ስንት ነው? ሶስት ነው።
አ- አራት አራቱ ሁለት ሺ ስምንት አለን።
አራት አራት።
ስንት ነው?
Yaris compact ስንት ነው የሚባለው?
ሁለት ሺ ስምንት ነው። ሁለት ነጥብ ሶስት ነው። ድርድር ይኖረናል።
OK የት አካባቢ ፓስተር ነው?
መስቀል ፍላወር branch OK መስቀል